ሰላም ዝነሽ ለችብችብ
ጤና ይስጥልኝ። ሰላም ናችሁ?
ጥልን እ፣ ትናንትና እዛ ነበረ ችብችብ ብለን እሺ እ፣ ጓደኞች አጋጣሚ እ፣ እንትን ተደውሎላቸው ነበረ። እኔ ደግሞ እ፣ ስልኬ አሁን ዝግ ነበር። አሁን ከፍቻለሁ። ምናልባት እ፣ ደውለው ከሆነ በምን ማረጋገጥ እችላለሁ ብዬ ነው።
እርስዎ ኖት creator?
አዎ እስኪ ስልክዎትን ይንገሩኝ አንዴ። ይቅርታ ዜሮ ዘጠኝ ሰላሳ ሰላሳ
አስር እሺ
ሰማንያ ሰባት ስልሳ ስድስት
እ፣ ስልክ ቁጥሩ ልስጥዎትና እስኪ check ያደርጋሉ
እሺ የ driver ኡን
እሺ ዜሮ ዘጠኝ አስራ ሶስት እሺ ድጋሚ አስራ ሶስት እሺ ሀምሳ ሶስት አስራ ስድስት ሀምሳ ሶስት አስራ ስድስት እሺ። እና ደግሞ እማ ትላንትና ድጋሚ double ጊዜ create አደረኩ የሽንኩርት ማለት ነው። እንዴት ነው ማድረግ የምችለው? double create አድርጌ አንደኛ አየር ላይ ነው ያዘው፣ ሁለት ነው ስድስት ኪሎ ነው።
ስድስት ኪሎ አዎ።
አዎ እሱ ብቻ ሌላ ሰው ስላልገባበት fail ያደርግና refund እናደርጋለን።
okay፣ ብሩን ሴት- መልመድ።
ሴት ሲያደርግ refund ይደረጋል።
አዎ fail ሲያደርግ እንመልሳለን ሀያ አራት ሰዓት ከሞላው በቃ።
በኋላ።
እሺ ውዴ፣ እሺ እሺ አመሰግናለሁ።
እሺ መልካም ቀን።
መልካም ቀን። እሺ አሜን።